ጤና ይስጥልኝ እቴ ስጥሪ ማዕከል እባክዎ ምን ልርዳዎት?
ሰላም ነው ጤና ይስጥልኝ።
ሰላም እንዴት ነሽ?
ዛሬ check ለማድረግ ፈልጌ ነበር እሺ
ከአዲስ አበባ እህ ወደ መቀሌ ለመቼ August አስር
okay እሺ ሌሎች ጠብቁኝ እሺ
መሄጃ ብቻ ነው ወይስ ደርሶ መልስ ደርሶ መልስ መመለሻ መቼ በአስራ አምስት
እሺ August አስር ማክ- ሐሙስ ቀን
እሺ ጠዋቱን ከሰዓት
ከሰዓት ወደ ምሳ ሰዓት አካባቢ ስድስት ተኩል ባለው
በአስር ሄዶ በአስራ አምስት መመለሻ አይደል አዎ ለስንት ሰው ነው ለአንድ ሰው እሺ
ሀሎ ወይ እያየሁለት ነው እስኪ ጠብቁኝ እሺ እሺ ማን ልበል ስምክን ይቅርታ
ጋሻው እባላለሁ እሺ አቶ ጋሽ
This can't be reached. ትንሽ ይቅርታ ወይ system ስለወጣ ትንሽ
እሺ ችግር የለውም
በዚህ ስልክ
እ፣ እንደዛ ይሻላል
ባለው ልደውልሎት
እሺ እሺ እሺ እናመሰግናለን ስለደወል መልካም ጊዜ
እሺ